ታሽዘው ወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎ የምልበት ሕይወቴ ጊዜያት እፎ የምልበት ሕይወቴ ጊዜያት እንደ ኢየሩሳሌም እንደ አክሱም ጽዮን እንደ ኢየሩሳሌም እንደ አክሱም ጽዮን ተሳለም ልምጣ ለልና እርሷን ተሳለም ልምጣ ለልና እርሷን አሻቅፌ ያየው ጋራ ጋራውን አሻቅቤ ያየው ጋራ ጋራውን አይኖቼ ፈገዙን ረንዴት አይኖቼ ፈገዙን ረንዴት እንደ ድህነቴ ተኝቼ ባልጋዬ እንደ ድህነቴ ተኝቼ ባልጋዬ ይቀሰቅሰኛል ትዝታሽ ገዳዬ ይቀሰቅሰኛል ትዝታሽ ግዳይ ይቀሰቅሰኛል ትዝታሽ ግዳይ ትዝታሽ ረቂቅ ካለ ጊዜው ገዳይ ትዝታሽ ረቂቅ ካለ ጊዜው ገዳይ ቅስሜ ሰባበረው ልጅነት ሳላ ቅስሜ ተባብረው ልጅነት ሳለ አይ ጉድ አይ ጉድ ጉድ ሰው ያየው አይ ጉድ አይ ጉድ ጉድ ሰው ያኛው የናፈቁት ሰዎች የጥሩ መገናኛ የጥሩ መገናኛ የጥሩ መገናኛ የጥሩ መገናኛ የት ነው መገናኛ